Hello Hello hello ጤና ይስጥልኝ።
አቤት አቤት፣ አብሮሽ ነኝ።
ሰይድ መሀመድ
አ
ከ YaYa Wallet ነበር ምደውለው።
አሃ ከ YaYa Wallet ነው ምደውለው።
OK
YaYa Wallet ሲመዘገቡ አድራሻና ጾታ አልሞሉም። እሱ ልጠይቆት ነው።
አድራሻ ከሚሴ
ከሚሴ
አ እሺ፣ እሺ፣ እናመሰግናለን።
እሺ
እሺ፣
ቴንክ
መልካም ቀን ይሁንልዎት። እሺ፣ ቻው።